ዋሽንግተን ሕክምና ማዕከል።
ሰላም እንዴት ናቸው? አለን አንድ medical እንትን ነበር ምርመራ አድርገን ነበረ።
እሺ የኢንሹራንስ አድማስ ከፍለኝ የሚል እ?
እሺ
እና አርብ ዕለት ነበረ። ለኢንሹራንሶቹ እስካሁን አልተላከልኝም እና እኔ ደግሞ ደግሞ በመሀል ተጉላለሁ። እንደዚህ አይቆይም ነበር አድማስ ከፍተለኝ የሚል የህብረት ኢንሹራንስ
መልሼ እደውልልዎታለሁ።
እሺ